Hello ሰላም ነው? አዎ ጠብታ ነው? አዎ አይ first aid እና fire fighting ስልጠና መውሰድ ፈልጌ ነበረ። እሺ text ማድረግ ትችላለሽ?
አይ ልንገሩት አሁን የመስመር ጥቅልና
እሺ እሺ አንዴ አንዴ ጠብቂ ታዘጋጅ እሺ እቴ ንገሪኝ ዜሮ ዘጠኝ አስራ ሶስት ሀምሳ ሶስት አስራ ሶስት
ዜሮ ዘጠኝ አስራ ሶስት ነው ያልሽኝ አዎ እሺ
ዜሮ ሰባት ዜሮ ሰባት
ዘጠና ሰባት አስራ ዘጠና አምስት ሰባት አስራ አምስት ፍሬ ወጥ ብለህ ደውልላት።
እሺ ዘጠና ሰባት አስራ አምስት አዎ
እሺ አመሰግናለሁ